ጤና ይስጥልኝ ፕሮግራም እንደትውጭ
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንዴት ዋልሽ ናቴ?
ሰላም ነው።
አለን ይመስገን። ስለ እንትን ነበር ላወራሽ የፈለኩት ስለ አይን ጉዳይ።
ስለምን
ስለ አይን- አይን እ?
አይሰማም?
አይሰማም?
okay እንትን ነበረ እ፣ ምን ነበረ መሰለሽ? ኦኬ እደውልልሻለሁ።